ሄሎ ጤና ይስጥልኝ ከአምቡላንስ ቢሮ ነው የምንረዳዎት?
አብሮ ይስጥልን። አሁን ደውዬ ነበር አምቡላንስ ፈልጌ እሺ እና ሲጠይቁኝ እንትን ብቻ ኦክሲጅን ብቻ ነው የሚጠቀመው የመተንፈሻ ምናምን አይጠቀምም እነሱ አይጠቀምም?
ኦክሲጅን ብቻ ይሄ በ- በአፍንጫ የሚደረገው አለ እሺ በአንዱ አፍንጫ ላይ ብቻ እሱ ስንት ብቻ ነው ሊትር የሚደረገው።
ኦክሲጅን ላይ ነው?
እ?
ስንት ሊትር ኦክሲጅን ነው የሚወስ- የሚጠቀመው?
እሱን አላወኩም ግን ኦክሲጅን ብቻ ነው የሚጠቀመው።
ኦክሲጅን ብቻ ነው የሚጠቀመው?
አዎ እሺ እና እሺ።
ቶሎ- ከይቅርታ ጋር ቶሎ በሉልን።
እሺ ለመቼ ነው የፈለጉት?
ለአሁን ነው አሁን አሁን ነው የፈለኩት።
አሁን ነው የፈለግሽው? እሺ አዎ ወደ መልሼ ሐዋሳ እደውልልሻለሁ።
ለመሄድ እሺ መልሼ እደውልልሻለሁ።
እሺ እሺ እሺ